ሄሎ ጤና ይስጥልኝ Best Bet ራሄል ነኝ። ባኮም ልርዳ?
በናት ማታ ብር አውጥቼ ነበረ እስካሁን ደግሞ አልደረሰኝም።
በዚህ ነው የ Best Bet ቁጥርህ?
አዎ እሺ ስንት ብር ነው?
ሁለት ሺህ አራት
እሺ አንዴ መስመር ላይ ጠብቀኝ እሺ።
እሺ
ሄሎ አቤት process ላይ ነው ያለው እና ለሳንቲም ታያሳውቅልሃለሁ። እሺ ትንሽ ጠብቅ። ትንሽ የ system ችግር ስላጋጠመ ነው ይገባላችኋል። ታገሱን።
እሺ በናት ቆይቷል ግን ምነው እስከ ማታ እስካሁን አዎ የብዙ customer ነው አየር ላይ ያለው ለዛ ነው የ system ችግር አጋጥሞ ስለነበረ ነው። ይፈታል። ትንሽ ጠብቁ።
እሺ አት አት ብሉ እስኪ እሺ እሺ አሳውቅልሃለሁ ለሳንቲም ፔ ችግር የለም።
እሺ ተለበ እሺ መልካም ቀን እሺ።